ይህን ነበር ተቀብለሽው?
ላቸሩ ሸወዱ ጤና ይስጥልኝ። ብጃ ኢትዮጵያ ከብጃ ኢትዮጵያ ነበር የምደውለው።
እሺ ተቋረጠ መስመር ከይቅርታ ጋር እ እ መስመሩ ተቋረጠ ከይቅርታ ጋር።
አዎ እኮ የነገ አዎ፣ ይቅርታ።
እያስመዘገብኩ ነው።
ቲን ነበሩትን በድጋሚ ይነግሩኛል?
ነምበር እሺ ዜሮ ዜሮ ሰላሳ ሰባት ሰላሳ ሰባት እሺ።
ሰላሳ ስድስት ስንት አሉኝ?
ዜሮ ዜሮ ሰላሳ ሰባት ሰላሳ ስድስት ሰላሳ ስድስት
ሀምሳ አራት ዜሮ አንድ ሀምሳ አራት ስንት አሉኝ?
ዜሮ አንድ ዜሮ አንድ እሺ። መስመር ላይ ጠብቁ ሌሎት
የአንተ ስልክ ልጣፋ አይደል? እም።
አቤን ባርና ሬስቶራንት ነው ደንበኛ አዎ አዎ አዎ
ሙሉ ስምዎትን ይነግሩኛል? የእርስዎን እ እ የእርስዎን ሙሉ ስም ይንገሩኝ።
እሺ አይ ነገ እነግራታለሁ።
መስመር ላይ ያሉ ደንበኛችን አለሁ አለሁ።
እሺ እ ምንድን ነበር ማን- የተበላሸበት?
አባይነሽ አለሙ አባይነሽ አለሙ ፍሪጅ ነው አያቀዘቅዝም።
የጠርሙስ ፍሪጅ ነው አዎ single glass door ኡ ማለት ነው።
አያቀዘቅዝም።
አዎ አዎ ተሶክቷል። ሶኬት እየሰራ ነው።
እ እ ተሰክቶም አዎ ቆየ ነው light አለው፣ መብራት አለው።
የለውም light የለውም እ የለውም የለውም። እሺ የት አካባቢ ነው?
እ ወለቴ እዚህ ኖክ አካ ከኖክ ትንሽ ወደ ወለቴ ስትሄጂ ያው ኖክ ፊት ለፊት?
ሳመች አይ ወደ ወለቴ ስትመጪ በስተቀኝ በኩል ነው የማንዳ ሆቴል አካባቢ
ስልክ ቁጥር አሁን በደወልበት ልመዝግብልዎት።
አይ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ስልሳ
ስንት አሉኝ?
ስልሳ ስልሳ እ ዜሮ ሁለት ዜሮ ሁለት ሰባ አራት ዜሮ ሁለት ሰባ አራት እሺ ዜሮ ዘጠኝ አስራ አንድ ስልሳ ዜሮ አዎ።
ሁለት ሰባ አራት ልክ ነው አይደል? የጥገና አዎ፣ ኮድ አዎ።
እንዳይሳሳት።
እ እ እሺ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል አስተላልፌልዎታለሁ። ሌላ ምረዳዎች ነገር ይኖራል?
ሌላ አለ። ትላንት አስመዝግበን አልመጡልንም እስካሁን። ቴኔት ግሮሰሪ ትላንትና የተመዘገበ ቲን ነበር ይነግሩኛል እንዳይሎት።
እሺ። እ ዜሮ ዜሮ አርባ
ዜሮ ዜሮ አርባ
አስራ አምስት ዘጠና አምስት
እሺ አስራ አምስት ዘጠና አምስት ይቀጥሉ።
ሀያ አራት እሺ መስመር ላይ ጠብቁ ሌሎት።
እሺ። መንጌ በቃ ይመጣሉ። ይሄን አስመዝግቤ እንትን ይላል። አዎ ቴኔት ግሮሰሪ አዎ የጥገና ክፍሎች እስካሁን አልሄዱላቸው።
አልመጡማ
ከ- ከሁለት ቀን በፊት ተመዝግቦላቸው ነበር፣ እስካሁን አልሄዱም።
አልመጡማ። ትላንትም አስመዝግበን እህም።
አዎ ከሁለት ቀን በፊት ትክክል።
አዎ ሁለት ቀን ነው የሚለው። እሺ እኔ የጥገና ክፍሎች እስካሁን እንዳልሄዱሎት እና በአፋጣኝ እንደሄዱሎት መዝግቤ አስተላልፍሎታለሁ።
እሺ እሺ።
ሌላ መረዳውት ነገር ይኖራል?
ሌላ የለም። አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን